ከባድ የሚያስጠኑ ትምህርት ቤት እንትን confirm የሚደረግ ነበር።
እሺ ንገረኝ። እሺ ያ ትምህርት ቤት ቁጥሩን ዜሮ ዘጠኝ ሰላሳ ሰባት እሺ ሀያ ሀያ ሰማንያ እሺ ሀያ ስድስት
ስንት ብር ነው?
ሀያ
እሺ ስምንት መቶም አለው አዎ በእንትን ያዘዝኩት ቅድም ቀን አዎ እኮ እሱም approval ተደረገ። በረከት ተስፋዬ ነው አይደለ?
አዎ አዎ አዎ፣ ወደ ዜሮ ዘጠኝ ሰላሳ ሰባት ሀያ ሀያ ሰማንያ ሰማንያ ሀያ ስድስት ልክ ነው።
እሺ አንዴ ያው approve አድርጌያለሁ። ትንሽ ደቂቃ ጠብቀውና ይገባል። እሺ እሺ አመሰግናለሁ።
እሺ እናመሰግናለን።